ChipChip hello፣ ጤና ይስጥልን። ChipChip hello፣ hello፣ ወይ እንዴት ነሽ?
ሰላም
አሁን መልሼ የደወልኩልሽ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ ሰላሳ ዘጠኝ ሰማንያ ስድስት አርባ ሶስት አርባ ዘጠኝ
እሺ፣ አዝዤ ነበር ነው ቡድን አዝዤ ሌሎች የሚያዙ ሰዎች እንዴት ነው አዳርጌ የምከፍታቸው? እኔ ነው የምከፍታቸው ብሩ
እ፣ link ኡ share ያድርጉ። የእርስዎን group ከፍለው link ኡን ጨርሰዋል አይደል?
አረኳቸው። አዎ link ኡን አዳርጌ ከዛ እነሱ join ነው የሚያደርጉት። ከዛ ልክ payment ኡ ላይ ሲደርሱ ያው የእርሱን ስልክ ቁጥር አስገብተው ቤቴ- በቴሌብር ክፍያውን ያደርጋሉ ማለት ነው።
ከእነሱ- የእነሱ ላይ ላርግና ከዛ በኋላ ክፈይ ሲልኝ group ይለኛል። ከዛ group የሚለውን ነው የምነካው። ልን የእነሱ ስልክ ላይ አዎ የእርሱን payment- group join ይላሉ።
join ለች አንዷ payment አዎ።
አልኩኝ ቴሌብር አዎ፣ ከዛ ከዛ ሊንክ አስ- የሚፈልገውን የኪሎ መጠን ከዛ ፔይመንት ላይ እንዲከፍሉ ነው አይደል የፈለጉት?
እኔ ነፍለዋ ስለዚህ የስልክ ቁጥር ያስገባሉ።
ከመሰግናሉ እሺ።